Hello ጤና ይስጥልን ጤና ይስጥልን የአድቫንስ አምቡላንስ ስልክ ነው የአድቫንስ አምቡላንስ አይደለም እሺ እና አምቡላንስ ፈልገን ነበር እና ተዘ- ተዘ- ተዘውዲቱ ሆስፒታል አምቡላንስ ፈልገን ነበር አዎ ለከ- ምን ብሬን ማለት የብሬን ብር- ምርመራ ምናምን አድርጉ ተብለን የጭንቅላት ምርመራ ማለት ነው አንገት በላይ ምርመራ እ እ አዎ ምርመራ ነው አዎ ምርመራ ነው አቤት
scan ምናምን scan MRI ከሆነ አምቡላንስ በነፃ ነው እኛ ጋር ብትደርስ ከሆነ። አሁን ሌላ ምርመራ ምናምን ከሆነ ግን የአምቡላንስ ክፍያ አለው። ለዛ ምንድን ነው የታዘዘላትን CT scan ነው ምንድን ነው የሚለውን ነገር አጣርተን ነው እሺ